Hello ጤና ይስጥልኝ ቺፕቺፕ
ጤና ይስጥልኝ።
ሰላም ባለፈ ሩዝ አዘን ነበረ ሐሙስ ዕለት ወይም ዓርብ ዕለት።
Okay እሺ በዚህ ቁጥር ነው ግን- የታዘዘው እም፣ አይ የ group leader ሌላ ነው። ልንገረ ስልክ እ፣ እሺ ይንገሩኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ ሀምሳ ሰባት ሀምሳ ሰባት አርባ አምስት ሰላሳ ሶስት አስራ አምስት ሰላሳ Okay አ፣ መሰረት በሚል ነው አይደል
ምስር አዎ
አ ምስር ይቅርታ አዎ አዎ አዎ፣ refund አዎ።
ሊደረግላት ተነጋግረን ነበር አዎ እኮ ታዲያ ወይ ብሩ አልመጣ ወይ እቃው አልመጣ አ።
ምንድን ነው?
አዎ ቅድም አናግረን ነበር። አስገብቼ ይላታለሁ። አሁን ይላካል። አንድ ሶስት ሰው ነው ያለው ከፊሌክስ ላይ ይላክላታል።
እንዴ ትንሽ ይህን ያክል አንድ ጊዜ አስራ- ይፈጃል እንዴ?
አይ ማለት እዛ list ላይ- ላይ ስለሆነ list ላይ ስለሆነ እያስገባችሁ ነው የምትሄደው ወርታች ሶስት ሰው ነው ያለው አሁን ይገባላታል። ትንሽ አንድ አስራ አምስት ደቂቃ ወይ አምስት ደቂቃ ቢፈጅ።
Okay፣ እሺ።
እሺ ለሁሉም በየራሳቸው ነው የሚመጣው።
No እንትን ላይ መስ ምስር ላይ ነው የሚገባው።
እ፣ ሁሉም ብር አንድ account ላይ ነው የሚገባው።
አዎ ተጠ- የ- ያልመጣ እቃ ስለሆነ ተጠቅልሎ አንድ ላይ ነው የሚገባው።
Okay፣ እሺ።
እሺ እሺ እሺ እናመሰግናለን።